ሄሎ ሄሎ ቤት አቤት አቤት
ቤት ቤት ነው አይደል?
ሄሎ
ሄሎ አዎ አዎ ቤስት ቤት ነው አ እንትን ወይ የብር አይሰማም?
ይሰማል ይሰማል።
እሺ
እንትን ብር ነበር አዎ ለቴሌ ብር እሺ፣ ልከውት እየሰማሁ ነው።
አየር ላይ ቀርቶባቸው መቼ ነው መቼ ዛሬ ዛሬ
ስንት ብር ነው ዘጠኝ መቶ ብር
በቻፓ ነው በሳንቲም
በምንድን ነው ያወጣው? በቻፓ በ- በ- በምንድን ነው ያወጣው? በቻፓ ነው ወይስ በቦቸር ያወጣው? ወደ ቴሌ ብር ነው አይደል ያዞርኩት? ወደ ቴሌ ብር ነው ያዞርኩት።
እኮ በቻፓ ነው በሳንቲም
በሳንቲም ነው በቻፓ እንካው አዋራ በሳንቲም ነው ሄሎ
ወይ ሄሎ እ፣ ወይ፣ ተሳስቼ ወይ።
ተሳስቼ እና በሳንቲም ነው አዎ ተሳስቼ በሳንቲም እንትን አልኩትና
እሺ እ፣ ከዛ እምቢ አለኝ ቀረ ታውቂያለሽ ሄደ
እሺ እስከ ስድስት ሰዓት ጠብቃቸውና ካልገባልኝ መልሰህ ደውልልኝ እሺ እሺ እደውልልሻለሁ እሺ
እሺ አባ አዎ፣ እሺ